ቴሌብር ላይ withdraw እንትን ላይ አልሰማ- አልሰራም ብሎኝ ነበረ withdraw ለማድረግ ገንዘብ
ብዙ ለማድረግ
አ ሆልስፖርት ላይ እሺ system የተስተካከለ ስለሆነ ነው
እኮ እስከ መች ነው የሚመለስ በትዕግስት ይጠብቁ እሺ ደንበኛችን እስከ መች ነው የሚመለሰው አይ
ይመለሳል ይጠብቁ ወይ እኮ ዛሬ አይ ወይ ነገ ቀኑን ንገረኝ ዛሬ ወይ ነገ አዎ
እሺ እሺ መልካም ቀን